ጤና ይስጥልኝ። ሁሉ ስፖርት ነው ዋቆ ምንረዳት
ሁሉ ስፖርት ላይ ከዛሬ አራት ቀን ነው ሶስት ቀን በፊት ዲፖዚት አድርጌ ወይዘሮ ብዬ አቫተር ላይ ብር አልገ ተይዞብኝ እና ወደ ቴሌ ብር አልገባም።
ዊዝድሮ ብለው አዎ፣ በዚህ ስልክ ማለት ነው።
እሺ የቴሌግራማችን ላይ ይግቡና ዊዝድሮ ሲያደርጉ ሰክሰስፉል የምትል አለች አደለ? ትራንዛክሽን ሂስትሪ እም እም።
እሷን screenshot አድርገው ቴሌግራማችን ላይ ይላኩ bet history ውስጥ ገብቼ ነው የምልካት።
እ bet history አዎ bet history ውስጥ ይግቡና እም እ የአስተላ bet history ሳይሆን transaction history የሚል አለ። እዛው bet history እ አጠገብ እዛው እም።
ከታች አለ bet የ- የ transaction history ያስተላለፉበት ማለት ነው። እሱን እም እም።
ያገኙታል። ያስተላለፉበትን እሱን screenshot አድርገው ቴሌግራማችን ላይ ላኩልንና ከነ ስልክ ቁጥሩ ከዛ ይስተካከልሉታል። ቴሌግራማችን ደግሞ website ኣችን ላይ የጥያቄ አለ ምልክት አለች አይደለ?
አለች እሷን አይቻታለሁ።
በቃ እሷ ጋር አለች። እሺ ስለ አንቺን አገኝታለሁ ልላኳው አዎ እዛው ላይ እና በቃ ሲስተካከል ስለምናሳውቆት ይጠብቁ። እዛው ላይ
ጥሩ ልላክና እንግዲያስ የለም። እሺ እሺ፣ እና ይለታለን። መልካም ቀን።
እሺ እንላለን።